ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ መለዳ።
ቲኬት የታረመ ያሸንፈው ቡድን አልታረመም ነበረ።
እሺ ንገረኝ፣ ካሻር ኮዱን
ኦንላይን የተጫወኩት ሞባይል ቁጥርና ፓስወርድ አለኝ ነገር አይ እሱን ለማንም እንዳትነግር ምክንያቱም ማለት ነው። ፓስወርድም አይነገርም።
እንደሚነገረ
ትኬት አይዲዩን ወይም cashier code ኡን ነው የምትነግረኝ። እሱን check አድርገውና ID ው ነው ID ው ብዙ ነው ID ው ያን ሁሉ ሴን የምነግረው በ- በቴሌግራም ላክልኝ። ፎቶ አንስተህ ወይ ላክልኝ ወይም screenshot ኡን። እሺ Thank you.